Hello ጤና ይስጥልኝ።
Hello ጤና ይስጥልኝ።
አብሮ ይስጥልን።
በእንትን ላይ book አድርጌ ነበር Donkey ማታ ሁለት ሰዓት ላይ እሺ፣ stand-up comedy አዎ።
እሺ፣
እና ማታ እሱን ቦታ ለማስያዝ
እ፣ ተመዝግበዋል ከዚህ በፊት ወይ website ኡ ላይ ተመዝግበዋል?
በኋላ website ላይ ተመዝግቤያለሁ።
Okay፣ እንደዛ ከሆነ ትኬቱን እዛው በር ላይ ያገኛሉ፣ እ፣ መግባት ይችላሉ። ሁለት ሰዓት ነው የሚጀምረው። ቀደም ብለው ለመድረስ ይሞክሩ።
Okay እንትኑ ወዲያው እ፣ እዛ ላይ ስም- ስም ይወጣል በር ላይ እ፣ አዎ አዎ፣ እ፣ ክፍያ ከፍለዋል።
አልከፈልኩም።
እ፣ ስለዚህ እዛው በ cash ወይም transfer መክፈል ይችላሉ። ትኬቱን እሺ።
በር ላይ የሚሸጡ ልጆች አሉ፣ እዛው የሚሰጡ ልጆች ግን ቦታ አሉ።
አይሞላብኝ ማለት ስለያዝኩ ቦታ አይሞላም። አዎ ከቻሉ ቀደም ሁለት- ብለው ይድረሱ። ሁለት ሰዓት sharp የሚጀመርበት ስለሆነ።
እሺ እሺ እሺ፣ እሺ፣ አመሰግናለሁ። መልካም አመሰግናለሁ።
ምሽት። እሺ።
አዎ።